ነው መረጃ ልስጠት።
እንትን ፈለ ትኬት ባህር ዳር ለመሄድ የፕሌን ትኬት።
እሺ ደንበኛችን አንዴ መስመር ላይ ቆዩን።
እሺ እ ለመቼ ነው የፈለጉት ደንበኛችን?
ዛሬ ያገኛለሁ።
እሺ አይሎታል። አንዴ መስመር ላይ ጠብቁን።
እሺ
ደንበኛችን መስመር ላይ ኖት?
አዎ አዎ እ የአንድ ጊዜ ነው ወይስ round ነው ደንበኛችን?
አ- አልገባኝም። አንድ ጊዜ ስትል እ ደርሶ መልስ ነው ወይስ እ አይ መያዣ ብቻ መያዣ ብቻ።
መሄጃ ብቻ?
አዎ እሺ ደንበኛችን አንዴ መስመር ላይ ቆዩ።
እሺ